No. Hello. Hello. Hello. Hello. ስማ ምን ምን ምን ልርዳ?
ቴሌግራም ቁጥራችሁ ልትነግሩ ትችላላችሁ?
ምን አልከኝ?
የቴሌግራም ቁጥራችሁ ልትነግሩ ትችላላችሁ?
ስልክ ቁጥራችንን ማወቅ ፈልጋ ነው የቴሌግራሙ አዎ፣ ቅድም ፍሪጅ ለማስመለስ ፈልግ ቁጥሩን ስነግርህ አልሰማሁም። በቴሌግራም አካውንታችን ላክልን ብላኝ ነበር።
እሺ፣ የያዘው ስልክ ቁጥር 0903
እሺ፣ ዜሮ ዘጠኝ ዜሮ ሶስት 44
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት 44 አርባ አራት 37 47 እሺ፣ ሰላሳ ሰባት አርባ 37 ሰባት 47 ስንት?
37 47 እሺ፣ እ ስመኝ ነዋ።
አቤት አሎ እ ቁጥሩን በተከታ ትመልስልኛለ? በሌላ ሰው ቴሌግራም ነው የምልከው ቁጥሩን።
ችግር የለውም።
እሺ
እሺ